ሰፈር ልጅ ምንድን ነው አንተ እንዴ?
hello ይሰማል? hello
አዎ ይሰማኛል።
order ፒን አድርግ።
ብሩክ ይሰማኛል።
አርባ አምስት ሀምሳ ሰባት pin አድርግ።
ንገረኝ። order መመለስ አርባ አምስት ሀምሳ ሰባት ሀምሳ ሰባት
እና አርባ አምስት ሰላሳ ስድስት
ስንት? አርባ አምስት
አርባ አምስት ሀምሳ ሰባት እና አርባ አምስት ሰላሳ ስድስት
ስመጡልክ ኪሎ ሜትር ስመጣልክ ኪሎ ሜትሩ የእኔ ስልክ አያሳይም ኪሎ ሜትር አሳይም። አውጣልኝ። ከዛም በኋላ በሌላም ቢሆን ለካና ደውልልኝ። ልክ ካልሆነ ደውል።
ኧረ በጊዜ- ኦርደር አመለጠኝ በእናታችሁ ስልክ አለኝ እየተረገመች ስልክ